አቤት ጤና ይስጥልኝ።
አቤት አቶ ብሩክ ኖት?
አዎ ከአሪፍ ፔይ ነበር የምደውልልዎት ደንበኛችን።
እሺ እሺ፣ ደንበኛችን የሚልኩልን screenshot ከ CBE ብር የተላከሎትን በእኛ በኩል እንደከፈሉ የሚያሳይ ይሄን ያህል ብር
okay አዎ፣ ተገበያይተዋል የምትለዋለች አይደለ?
እ እሱን ነው የሚልኩልን ደንበኛችን።
እሺ እሺ እሺ፣ ከሌሎት በ CBE ብር በ app የሚጠቀሙ ከሆነ history ውስጥ ያገኛሉ። ካልሆነ CBE ብር አስተካ ደውለው ማስላክ ይችላሉ ደንበኛችን።
እሺ እሺ